hello አምቡላንስ ቢሮ ነው የምንልደው።
ሰላም ነው?
እግዚአብሔር ይመስገን።
ደህና አምቡላንስ ፈልገን ነበር። እዚህ ጳውሎስ ሆስፒታል እንድታስገቡ እዛው ከአጠገብ
አም- እሺ፣ የት አካባቢ ነው? ከየት አካባቢ ነው የሚደርሱት? ከየት- ከየት ወዴት ነው የሚሄዱት?
እዚሁ ቅርብ ሁለት ሀያ የለም ሁለት ሀያ ያለችበት እዚህ የአብስራ አካባቢ እዚሁ አካባቢ
ያ ስራ ሌላ በደንብ የሚታወቅ ነገር ትነግረኛለህ? የት አካባቢ ነክ? የት አካባቢ ነክ?
እዚሁ ዊን ዊንጌት ነው እዛው ከጳውሎስ ሆስፒታል behind ኡ ላይ ነው ያለው ዊንጌት።
እዛው ቅርብ ነው።
እሺ፣ ከዊንጌት ወደ ጳውሎስ ሆስፒታል።
አዎ ወይ ህመምተኛ ጋር ሆኜ አጣርቼ ደውልልሽ።
እሺ፣ ህመምተኛው ጋር ደውለህ አጣርተህ ንገረኝ፣ ስሙን፣ እሺ፣ እድሜውን፣ እሺ።
እ፣ ያለበትን ሁኔታ okay እሺ፣ ህመሙን አጣርተህ መልሰህ ደውልልኝ።
እሺ፣ እሺ፣ እሺ፣ ቴንክ ዩ፣ አመሰግናለሁ።
እሺ፣ እሺ፣ እሺ።